ኧረ በቃ እሺ ይሄ ነገር ተይ።
ሄሎ ሄሎ ሰኢድ ሰኢድ ከድር ሰኢድ እ? ወይ ወይ ሰኢድ እ ይዘኸው ውጣ በቃ እሺ order ኡን እዚህ ያናግሯታል። አንተ ይዘኸው ውጣ ፈርመህ ይዘህ ውጣ አንተ order ኡን እኮ order ኡ ታዘዘ።
order ኡ ታዘዘ ወይ ማለት መጀመሪያ አልታዘዘም ነበር እንዴ?
okay አይ አሁን ደውዬላቸው ነበር። ዜሮ እስኪ አንድ አድርገሽ።
አገናኘኝ እስኪ አንዴ።
እሺ በድጋሚ ነው ወይስ አውርታታለች?
አ- okay ታዟል፣ ነው አልታዘዘም፣ ተሰርቷል።
አልተሰራም። ጠብቅ ተብዬ ነው።
አገናኘኝ እሺ አገናኘኝ። hello ማ እ፣ order ኡን መስራት ጀምራችኋል እንዴ?
እም፣ order ኡን መስራት ጀምራችኋል ወይ?
ጀምረን ማለት እኛ አልጀመርንም፣ ግን ያው ጀምሩ ተብለን ነበር። ግን ሂሳብ እዛ ሰሚት ያለውና እዚህ ነገ ያለው ይለያያል።
እኮ እሱን እኮ ያናግሯችኋል። አሁን እናንተን ያስፈረሟችሁ ልጆች ደውሎ ያናግሯችኋል። ግን order ኡን ገና መስራት አልጀመራችሁም አልጀመርንም። ዛሬ ነበር ገና የደወሉልን።
እንዴ? እኮ በቃማ እንደ ካልጀመራችሁ ተዉት። እሺ እሺ።
ተዉት በቃ cancel ይሁን። ልጁን አገናኝ አይ cancel ማ ሆኗል እኮ መጀመሪያ በቃ ልጁን አገናኝ።
ሄሎ ሄላ ሳይድ በቃ ወ- ውጣ። እሺ እንዳፈርም ውጣ። በቃ ካንስል ይሆናል።